ሰላም ነው። cashier code ፈልግ አንድ check እንድታደርግ ፈልግ ንገረኝ።
ሰማንያ ሶስት እሺ
ሀምሳ ዘጠኝ ሰላሳ አምስት አምሳ ዘጠኝ ሰላሳ አምስት እሺ update አድርጌልሃለሁ። እሺ
ምን ሆነ?
ትኬቱ ለውስጥ ነው። ሶስት ጨዋታ ወጥቶበታል።
ሶስት ጨዋታ ነው። hello አቤት ሶስት ጨዋታ ነው ያልከኝ?
ሶስት ጨዋታ አዎ፣ ሶስት ጨዋታ ወጥቶበታል። እሺ ሶስት ነው።
አ ሶስት
ስንት ስንት ወር እ
ስንት ስንት ወር ነው ሶስት የሆነልህ?
የወለብህ አንድ ነጥብ ሀያ አንድ አንድ ነጥብ ሀምሳ ስምንት እና አንድ ነጥብ ስልሳ ሁለት እሺ ወንድሜ እሺ እሺ